ሄሎ
ሄሎ ሄሎ ሄሎ ሄሎ አቤት፣ ወይ ሰላም ነው?
ሰላም ጤና ይስጥልኝ።
ጤና ይስጥልን።
አለን።
ኢትዮ ቺክን?
አዎ ኢትዮ ቺክን በትክክል።
አዎ አዳማ አካባቢ ነኝ እና ስምህን ንገረኝ።
ዮፍታን ገለታ እባላለሁ።
ዮሳን
ዮፍታን ዮፍታን
ዮብሳን ነው።
ዮፍታን T ነው ታ ዮፍታን ገለታ
ዮፍታን አዎ አዎ
እም፣ እና አዳማ አካባቢ branch አላችሁ መሰለኝ። በአካል ተገኝቼ አንዳንድ ነገሮችን እ፣ ምክር ለመውሰድ ፈልጌ ነበረ።
አሀ የመጀመሪያ እ፣ ደንበኛ ነህ ወይስ እ፣ አ- እ፣ አይ ጀም- ጀም- አዲስ ጀማሪ ነኝ።
ልጅ ግን ጀማሪ ያው ነህ?
አዎ አንድ ጊዜ ሰሞኑን ስልጠና ወስደን ነበረ ቡራዩ ጥሩ።
ላይ ማለት ነው።
እህ፣
እና አሁን ያለሁት አዳማ ስለሆንኩ ቅርብ ላይ ያለ ጥሩ።
ምናልባት እሺ ዜሮ ዘጠኝ ስልክ ቁጥር ንገረኝ። እ?
አስራ ዘጠኝ እህ፣ አስራ ዘጠኝ አስራ አንድ እህ፣ ስልሳ አንድ ሰማንያ አንድ
ሰማንያ አንድ አዎ።
እድሜህ ስንት ይሆናል?
እድሜ ሀያ ስምንት ነው።
እሺ እ፣ አዳማ ነው አይደለ?
አዎ
እሺ እም፣ አዳማ አካባቢ ነው አይደለ ያልከኝ? እሺ አዎ አሁን ያለሁት አዳማ ነው እና በቅርብ የሚገኝ ተቋም ጋር ሄጄ አንድ ነገሮችን እ፣ አዎ እዛ አካባቢ የኛ ተወካይ ስላለ የእሱን እ፣ ስልክ ቁጥር ልንገርህ እና እ፣ እሱ ጋር እሱን እ፣ ማግኘት ትችላለህ። እ፣ እሺ። አዳማ አዎ።
ምኑ አካባቢ ነው? አዳማ ከተማ ውስጥ ነው።
አዎ አዳማ ከተማ ነኝ።
ከተማ ከሆነ ዶክተር ፍራውል የሚባል አለ። የእሱን እ።
ስልክ ቁጥር ልንገርህ እና እ፣
ዜሮ ዘጠኝ ለመያዝ መቻል እሺ እሺ ዜሮ ዘጠኝ አስራ ሶስት አስራ ሶስት አስራ ሶስት ድጋሚ አዎ እሺ
ዜሮ አንድ ሀምሳ ሰባት ዜሮ አንድ አምሳ ሰባት ፉአድ ነው
እ፣ ዶክተር ፍራውል ይባላል።
ፍራውል
አዎ
እሺ እሺ ደውልለትና አ፣ እሺ